ኢንቨስትሜንት ረዴት ነው የምንረዳው?
ውጤት ለማየት ፈልጌ ነበር። ነው
እሺ፣ ካሻር ኮዱን ንገረኝ።
አስራ አራት አስራ አራት ሀያ ስምንት ሀያ ስምንት አስራ አራት ሰባ ሰባት
እ ሶስት ቀይ የበራ ጨዋታ አለ።
እ ሶስት ቀይ የበጣ- የበራ ጨዋታ አለ።
እሺ፣ ሌላ ልክ ልንገር እሺ፣
እ አስራ አራት አስራ አራት ሀያ ዘጠኝ አርባ አራት ሀያ ስምንት
ይሄኛውም ሶስት ቀይ የበራ ጨዋታ አለ።
እሺ ቻው።